ጤና ይስጥልኝ። ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት አቤት አሁን ተቋርጦብኝ ነበረ፣ እያየሽልኝ ነበረ።
እሺ application number ኡ አሉት? እሺ የከፈሉበት ልክ ሲከፍሉ ደረሰኝ አለ አይደል?
እ?
ልክ ሲከፍሉ ሌላ
አሀ እሱ የደረሰኝ እንትን የቀጠሮ ላይ ማለት ነው ወረቀት።
አዎ የቀጠሮ ወረቀት ላይ application number የሚል አለ።
እሺ ቆይ አንዴ ታገሽኝማ፣ መልሼ ልደውል።
እሺ እሺ እናቴ